ጤና ይስጥልን ዋሽንግተን ህክምና ማዕከል
ከኮተቤ ነበር የምደውልልሽ።
እዛ ምን አለ ኢኮ ፈልገን ነበረ፣ እ?
የኢኮ ምርመራ ፈልገን ነበረ።
እሺ
እ፣ አሁን መምጣት እንችላለን?
እኮ ይበልጣችሁ ነው እኮ ይበልጣችሁ ነው። ሄሎ ወይን
እሺ፣ ዛሬ እንኳን የለም ዶክተሩ አይኖርም።
ነው መቼ ነው የሚኖረው?
ነገ ከሰዓት ትችላላችሁ፣ ነገ ከሰዓት።
ሰባት ተኩል አዎ፣
እሺ
እስከ አስር ተኩል ነው የሚቆዩት። በዛ ሰዓት ውስጥ ይምጡ።
እሺ እሺ